ሄሎ ታሪክ ዜና የምትውለው ረዲት ይባላል ነው ስልክ አሁን ኦኬ ተቋረጠ
እሺ ዲፖዚት ማድረግ ነው አይደል የተቸገሩት
ወደ ሁሉ ስፖርት አልመጣም ከቴሌ ብር አውጥቶታል ብሩን እሺ
ወደ አሁን በምሰጡት ስልክ ቁጥር እሺ ሄሎ hello ይሰማል እየሰማው ነው አሁን በምነግሮት ስልክ ቁጥር screenshot ይላኩልን ወደ ቴሌግራም ቻናላችን
okay ምኑን ነው screenshot የምልከው ከቴሌ ብር የከፈልኩ ያወጣውን ማለት ነው አዎ እሺ ከቴሌብር እንደገባ የሚያሳይ ግን ወደ ሁሉ ስፖርት አልገባም አ የቴሌብሩን transaction history እሺ እሱን screenshot አድርገው ይላኩልን አሁን እሺ።
በምሰጡት ቁጥር ዜሮ ዘጠኝ
09 ዘጠና ሁለት 92 አስራ ሶስት 13 ዜሮ አንድ 01 ሀምሳ አምስት 55 92 13 01 ዘጠና 55 ሁለት አስራ ሶስት ዜሮ አንድ 01 55 አ ልክ ነው እሺ ምን ላይ ነው ቴሌግራም ላይ ነው ቴሌግራም ላይ ነው እሺ
ቴሌብር እሺ ልካለሁ እሺ ስለደወሉ እናመሰግናለን አይ እሺ።
ሌላ የምረዱት ነገር አለ ምን ከላኩኝ በኋላ መጠበቅ ነው ወይስ መልሼ እንደው አዎ ከላኩ በኋላ ለሚመለከተው አካል እናስተላልፋለን እሺ እነሱ ሲጨርሱ ያሳውቁናል እኛ መልሰን እናሳውቆታለን እሺ እሺ እ፣ እናመሰግናለን መልካም ቀን
አሜን እሺ